ጤና ይስጥልን ቤት ቤት ቤት ነው የምልሽ።
እሺ እሺ፣ ሰላም ነው።
ሰላም ዜሮ ዜሮ ዘጠኝ እሺ፣
ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት አርባ ስምንት እሺ፣ ዜሮ ስምንት ዜሮ ስምንት ስልሳ ሁለት
ስንት ብር ነበር ያልከኝ?
አንድ ጊዜ ሀምሳ ሺህ ከ- ከዛም ቀጥሎ አስራ ሁለት ሺህ እሺ
ሁለቱም አልገባም። confirm ብለው ቆመ።
እሺ፣ አዎ፣ confirm መደረግ ስላለበት ነው። እሺ እሺ እኔ አሁን አሁን አደርግልሃለሁ።
አድርገው። እሺ እናመሰግናለሁ።
እሺ፣ አንዴ ጠብቀኝ፣ ስልክህን check ታደርግልኛለህ።
እሺ
እሺ፣ ወደ ኡስማን ኡማር እስማኤል ነው።
ኡመር ኡመር እስማ አዎ ወደ ኡመር እስማኤል እሺ፣ አንድ ሺህ ሰላሳ ሰባት አስራ አንድ ዘጠና አንድ ሁለት አርባ አራት ነው
ምኑ አዎ account ኡ አዎ account ኡ ልክ ነው።
አዎ አዎ እሺ confirm አድርጌልሃለሁ።
ኡመር አንዱ እስማኤል ደግሞ አልገባም።
ያኛውም በዚህ ነው የላከው።
አዎ ሁለቱም አዎ አስራ ሁለት ሺህ
እሺ፣ ይሄኛውም ደግሞ አይደል አንድ ሺህ ሰላሳ ሰባት አስራ አንድ ዘጠና አንድ ሁለት አርባ አራት ያው ነው አንድ ነው ቁጥሩ።
አዎ confirm አድርጌልሃለሁ። process አድርገው ስጨርስ ይገባልሃል። እሺ እሺ እናመሰግናለን። እሺ እኛም እናመሰግናለን። መልካም ቀን።
እሺ